Hello Testle'nin Milletazası Televi
የአየር ሰዓት አምሳ ብር አልገባልኝም እስካሁን አግኝቼ ማለት ነው።
አንድ ሲስተም ላይ አንድ የጠብቁኝና መስመር ላይ እንትን ልበልለው። ሌላ እሽቴ ሲደረግልኝ እሺ ስልኩን የምንመር ነው አይደለም። አምስት ብር ገብቶለታል። እሺ የ system ችግር ስላጋጠመን ይገባለታል። እሺ አልገባለትም።
አዎ አልገባልኝም። ይገባላ?
ቆይ አዎ ይገባለታል። ትንሽ
እሺ ስልክ ዘግቼ ልጠብቀዋ